አውርቼ ነበረ። አያነሳም።
ሄሎ ሄሎ መክብብ፣ ወይ ማን ነው መልስ ያለህ ግን order ኡን?
ቀደስ
እኔ መልስ ብያለሁ።
ኧረ ይሄ ቤት አሁን ጨዋታው አማረ።
እንዴ እኔ መለስኩኝ ብለህ ስታሳውቀኝ እሺ አሳውቅልሃለሁ እኮ ነው ያልኩህ መክብብ።
ከዛስ በኋላ ማን ነው ደውሎ መልስ ያለኝ?
ኧረ እኔ አልደወልኩልህም። ም- የደወለልህን ስልክ ስጠኝ፣ ስልክ ስልክ ስጠኝ፣ ስልክ እሺ ስጠኝ።
ነፍ ስልክ ነው እኔ ማንኛችሁ እንደሆናችሁ አ- ወይ እዚህ ቤት ነገር እንደው አሁን ስጠዛ እሺማ ታክቲክ እንደሆነች ስለገባኝ እኔም ተዘልፋ ሲቀር ነው እኔም እንትን ያልኩት።
ስልኩን ኧረ ስጠኝ፣ እኔ- ስልኩን ስጠኝ።
እኔ ጋር የተደወለ ነፍ ነው። እሺ ቆይ የት የት እንደሆነ ም- አንድ ጊዜ እሺ
እሺ ዜሮ አራት ስልሳ ሶስት ዘጠና ዜሮ ዘጠኝ አራት ስልሳ ሶስት ዘጠና ዘጠኝ ስልሳ ሶስት አለ አንድ ይሄ ስልክ አሀ ተደውሎልኛል።
ም- መልስ ያለህን አታውቀውም ስልኩን።
እኔ አርባ ስድስት መጨረሻው ነው መልስ ያለኝ
በቃ እሺ፣ እሺ በቃ እሺ፣ እሺ፣ ነው እንዴ?
እሺ እኔ አንዴ፣ ማንኛቸው እንደሆንኩ ምን አውቂ?
እሺ፣ ስራ እሺ እኮ ገባኝ።
መልሼ እደውልልሃለሁ። እሺ።
እሺ